አስኳል ሄሎ
ሄሎ ወይ አሁን ይሰራ ይሄ ይሰራል አይደል? አይቋረጥም።
ይሄ አልተቋረጥም።
እ እቺ የእኛ ናት።
እሺ እሺ እሺ እሺ
አዎ።
አዎ አዎ አዲስ አበባ ላይ እንደዚህ ክፍለ ሀገር በተለይ ከኦሮሚያ አካባቢ የሚደወለው ነገር በጣም አስቸጋሪ ነው። ከአዲስ አበባ ደህና ነው። አዎ ሄሎ ናው ሄሎ